hello ጤና ይስጥልኝ። ሚስተር ሆምስ አሎ።
hello ጤና ይስጥልኝ።
አይ ስለ አክሲዮኑት አሁን ለታ ደውዬ ሰኞ ይጀመራል ምናምን ብላችሁ ነበር።
አዎ አሁን ሰኞ ደግሞ- ይጀመራል። አዎ ልክ ነው።
እ?
አዎ ሰኞ ተጀምሯል እኮ ሽያጭ ላይ ነን።
ተጀምሯል ወይ ነው?
አዎ ተጀምሯል። አዎ ሽያጭ ላይ ነን ያለ ነው። ሽያጭ ላይ ነን።
እ?
ተጀምሯል። ተጀምሯል።
okay ተጀምሯል።
በጣም ጥሩ። እሺ፣ እሺ።
እ፣ ስምዎትን ግን ማን ልበል? ይቅርታ።
አይ አሁን ለታም ነግሬዋል።
okay ነግሮታል። አይ ያው እንትን ለማድረግ ያክል በየጊዜው ስለምንመዘግብ ያ ለሪፖርት ያክል
አዎ እና
ማን ልበል?
በገንዘብ cash ነው ይዞ የሚመጣው ወይስ እዛ form አለ ምናምን የሚሞላ ምንድን ነው?
እ፣ መታወቂያውን ይዘው ይመጡና ያው ሌሎች የ account account transfer ኦችን ስለሚኖሩ ያው ሲፈልጉ በ cash ም ይዘው መምጣት ይችላሉ። እንደፈለጉ ግን ያው ባት- መታወቂያውን ይዘው ይምጡና ከዛ የሚመ- ኢንፎርሜሽኑም እኮ በደንብ አልሰጡንም። ስለዚህ መጀመሪያ የሚሰጠው ወይ ራሱ ዘንድ እንደ ሄድ ኦፊስ መሄዳ ግዴታ ያስፈልጋል ነው ቢሆን ዝቅረኝ እ?
ይኸው ተመራ ቅርንጫፎቹ አሉ። ልደታ ቦሌ አለ፣ ገርጅም አለ።
እኮ እዚህ ልደታ ልደታ ያለው ነጩ ቤት ውስጥ መሄድ ይችላሉ እሱ ጋር።
እዛ ይቻላል።
አዎ
ኦኬ አይ፣ ባለፈውም ቤት የገዛኋቸው ከዛ ነው ብዬ አ ይችላሉ። እዛ ጋርም ሽያጭ አለ።
በጣም ጥሩ። እሺ፣ እሺ።
ማስጠቅ ስሞትን ሊያዝ ይቅርታ።
ስምህን ማውለታም ዝመዝግባል እኮ በፈንታውን ብዬ ነግረው ነው እሺ እሺ እሺ እሺ